ጤና ይስጥልን ጭብጭብ እባክዎ ልርዳዎ?
ጤና ይስጥልን።
ሰላም አብሮ ይስጥልንማ።
order ነበረኝ እኔ እናት ነው ዘገየብኝ። ምንድን ነው
ትላንት ነበር order ዎት?
አይደለም እሑድ ነበር order። በዚህ ስልክ ደውላችሁ product ኡ እጃችን ላይ ስለሌለ ትንሽ ጠብቁ አላችሁን። መችለት ነው ከጠበቅን እንትናም አልተደወለልን።
ምን ነበር product ኡ?
ነጭ ሽንኩርት ነበረ እሑድ የታዘዘው። ከዛ ሰኞ ደግሞ ቀይ ሽንኩርት አለ ተጨማሪ፣ እሱም አልመጣም እስካሁን።
እዚህ ጋር ግን እንደወጣ ነው የሚያሳየው። ትላንት driver ኦች አልደወሉሎትም ለእርሰው?
ኧረ አልደወሉም በፍጹም። እኔ እንደውም እየጠበቅኩ ነበር ስልኬን ነገ ይመጣል ስላላችሁኝ ማለት ነው። ግን አልደወሉልኝም። ማን እንደሆነ ወይስ እናንተ ጋር አያሳይም? የመጣው driver እኮ ደውላችሁ እኮ check ማድረግ ትችላላችሁ እናንተም አይደለ?
ገባኝ። አዎ። አይ እኮ እንችላለን።
ስለዚህ እዚህ ጋር
እኮ ስለዚህ ይሄን ያክል አንድ ሳምንት ሙሉ ጠበቅክ።
አይ እንደዛ እንኳን መሆን መሆን እኔ የለብንም ብቻ ሳይሆን ልጆች እዛ member ኦችም እኮ እኔን ነው አይደለ የሚጠይቁኝ።
እኮ ልክ ነው።
ስለዚህ እዚህ በዛ ጋር ሰዓት እንደወጣ ደግሞ ነው መጠየቅ የሚያሳየኝ እና ትላንት maybe ወጥቶሎት ከሆነ ብዬ ነው እንጂ ዛሬ እኮ መጥቶ ሊሆን driver ን ይችላል ወይ እዚህ ጋር።
መጠየቅ እ እ driver ኡን ስልክ ቁጥር ልንገሮት እርሶ?
እኔማ በደውልለትም እኮ አልሰጡኝም ነው ያለኝ። እሱ ባለፈው እንደዚህ አይነት ነገር ስላጋጠመኝ ነው።
አልሰጡኝም ይላሉ።
አዎ እንዴ እኔ ብለውኛል ባለፈው። ያልደረሰኝ እቃ ሁሉ አለ የቀረ እንዲሁ። ስለዚህ ወይ order ማድረግ ስለሌለብኝ ማድረግ ነው ወይ ደግሞ ነጭ ሽንኩርትና ነጭ ሽንኩርትና ቀይ ሽንኩርት ነጭ ሽንኩርት በሀያ አሸናፊ አንድ group ላይ ነው።
አይ አይደለም okay አዎ።
አሸ- አሸናፊም አለበት። አዎ
አሸናፊ group ላይ ማለት ነው። group ወይ ማን ነው የአሸናፊ?
group ኡ ያልጋ በሚል ነው create የተደረገው። አዎ በሀያ እንጂ
አራት አይደለም በሀያ አንድ በሀያ አንድ እሑድ ቀይ ሽንኩርቱን በሀያ አንድ ነው።
እሱ በሀያ ሁለት እሱን ነው እኮ የምሉት።
ቀይ ሽንኩርቱ በሀያ ሁለት ነው። ከዛ በሀያ ሁለት order የተደረገ እርሶ admin የሆኑበት። ቆይሽ
አለ አጠቃላይ ስንት ኪሎ ነው ቀዩ?
እዩ ስንት ነው የሚሆነው? አምስት ሀያ አራት ነው።
አ እንደዚህ እርሶ አምስት ኪሎ እኔ አምስት አሸናፊ ኪሎ አስር ኪሎ አሸናፊ አለ።
አስር አ፣ አዎ አስር ኪሎ እንደወጣ ነው ግን እዚህ ጋር የሚያሳየኝ
ግን እኔ ታዲያ እኔ ጋር ካልደረሰ እንደወጣ ወይ ስልክ ስልኬ እንኳ ምናልባት እንደ ሰዓት ባይሰራ ስልኬ አልሰራ ብላለሁ። ግን ስልኬ ይሰራ። በዛ ላይ ደግሞ ሲመጡ ለሜምበሮች ማያቸው አለሁኝ እ እም፣ ለሜምበሮችም ይደወላል።
ለ member ኦች ይደወላል ደግሞ የእኔ እንኳ የ driv- እንደው እምቢ ቢል የ driver ኡን እርሶ check ማድረግ ካልቻሉ እኔ ልደውልና እንትን ልበለው ላሳውቅሎት።
አዎ እባክሽ ቢያንስ እ፣ ወይ አንዱ እንኳ ያኛው ቢቀር ወይ የሆነ እንትን ማድረግ ነው በቃ እንጂ እንጂ አሳውቅልሃለሁ።
ደስ የት አይልም።
አካባቢ ነው location?
ጥቁር አንበሳ ጥቁር አንበሳ ቸርችል።
ሰርቼ እሺ፣ እሺ እሺ አሳውቅልዎታለሁ።
እሺ እሺ